ጤና ይስጥልን። ችብችብ ህዝባት ኮሚኒደርዳውን
ለማዘዝ ፈልገን ነበረ ፒቻ ይቻላል። እሺ
እንደው ላስቸግርሽ እግረ መንገዴን እሺ፣
እዛ ፊት ለፊት ያለ ቶሚስ ቺክን ደሊቨሪ ያደርጋሉ እንዴ?
ይቅርታ በጣም የምግብ ደሊቨሪ እንኳ ለጊዜው አቁመናል።
ማ እናንተ እኛ ምን?
ትኩስ ዲሊቨሪ ብሎ አይደለ የደወሉት?
አዎ አዎ የምግብ አቁመናል። ሰው
መንዴ ቆ- ቆሟል። ዲግ chicken delivery
የተለያዩ product ኦችን ነው delivery እያደረግን ያለ ነው።
pizza delivery ቆሟል።
ቆሟል። አዎ የምግብ delivery አቁመናል።
okay thank you። እንግዲህ እኛው ራሳችን እንመጣለን።
okay እሺ thank you